ሄሎ
ሲሰር ሄሎ። አሜን ሰላም ጤና ይስጥልኝ። ቤት ቤት ነው የደወሉ።
አቶ ይስልን እንዳልኩሽ ትላንትና ወዲያ ማለት ነው እሺ
ቀይረ ነበረ። እስካሁን ብሩ አገባልንም ከቤት ቤት ማለት ነው እ እ ብር ቀይረን ነበረ።
እሺ ወደ አካውንት አገባልን። አዎ አሁን ወደ አካውንት አገባልን።
ወደ አካውንት ወደ ቤት ቤት ነው ወይስ ከቤት ቤት ነው ያወጡት? አባ ከቤት ቤት
እሺ ንገረኝ። የቤት ቤት ቁጥሩ የደወልክበት ነው? Hello አዎ ይሰማል። አዎ የደወልክበት ነው?
አዎ
ከትላንት ወዲያ ነው?
አዎ ምሽት ማለት ነው።
ስንት ብር ነው?
አራት
እ ሺህ ምን አልከኝ?
አራት ሺህ ብር አራት ሺህ ብር fail ብሎ እኮ ወደ ቤት ቤት አካውንትን የተመለሰው አልወጣም።
ወደ ቤንትስ account ነው የተመለሰው።
አዎ
እሺ ከዛ እንቀይረው ማለት ነው። አ?
እ ምን አልከኝ?
እን- እንቀይረዋ በቃ እሱ እንደ ወደ ቤቱ ቤት ውስጥ ካለ ማለት ነው።
አዎ የዛን ጊዜ ነው የተመለሰው። ግን አሁን አሁን directly አሁን ላይሆን ይችላል የተመለሰው። አባቴ check ላድርግልህ።
እሺ ጭ ያለኝ እሺ ሰኢድ ሙሳ ወደሚል አካውንት ቁጥር ነበር የላከው።
አዎ
ይኸውልህ፣ አዎ በዘጠኝ ነበር የተመለሰው።
አ በዘጠኝ
ቤተኝ አዎ ዘጠኝ ማለት መቼ ነው? ዛሬ ነው አይደል? ዘጠኝ አ ዛሬ ነው የተመለሰልሽ። አራት ሺህ ብር- አራት ሺህ አንድ ብር ከሰባ አምስት ሳንቲም አለው።
አሁን ዛሬ ተመለሰ።
አዎ
እሺ ተቀበልም እናመሰግናለን።
አሁን ተመልሷል። እሺ አለ አራት ሺህ አንድ ብር ከሰባ አምስት ነው balance ላይ ያለው አሁን።
እሺ በደንብ እናመሰግናለን።
እኛም እናመሰግናለን። መልካም ቀን ይሁንልሽ።
ላንቺም በደንብ ከኔ በላይ መልካም ቀን ይሁንልሽ።
አሜን አሜን። እሺ እሺ
እሺ።